ሄሎ ሄሎ፣ ሰላም ጤና ይስጥልን።
አለን አለን አለን። ምን ነበር አባቴ?
ሶማሌ ነው ብትል ሁሉ ነው ሄሎ ሶማሌ ነው ብትል ሄሎ?
ፒተር ወይ
እስካሁን አስወጣችሁም እንደ ቢልዲንግ
እ
አሁን እስካሁን አይወጣም።
እስካሁን ዊዝድሮ ነው።
ሶማሌ እ?
ሶማሌ አይወጣም።
አይመጣም።
አዎ አይመጣም።
እሺ manually ስለሆነ ነው። እሺ በሳንቲም ፔ ነው አይደለ? withdraw ያደረገው እም?
withdraw ያደረገው።
with- withdraw request ያደረገ እሺ
አሳብሩን pending ያለ ነው።
pending እያለ ነው አይደለ? አዎ manually ስለሆነ ነው። ትንሽ ጠብቀ። እሺ
ሶማሌ ነው ብትል ጠበቃችን እንዴት እ- እ- እስከምንድን ስንት ሰዓት ነው የምጠብቀው?
አዎ አባቴ manually ስለሆነ እኮ ነው። ይቅርታ በጣም
እም?
ይቅርታ በጣም manually ስለሆነ ነው የሚያስገቡት። እሺ እና እሺ፣ randomly በእናትህ።
ነው select እያደረጉ ያለው ለዛ ሶማሌ ነው።
ያውቃል።
እሺ፣ ቶሎ በል- እ
ቶሎ እያስገባናት እሺ አባቴ እሺ